ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
Hello አቤት አቤት።
እ እንትን ብር ከሲቢ withdraw ሆኗል
እ እሺ ወደ ቤት ቤት አካውንት አልገባም።
አልገባም እና message ቆየብኝ።
ልከውልሃል የቆረጡበትን?
ያው የገባበት አለ ዚ- እንትን አዎ።
balance ኤን ስጠይቅ ደግሞ ዜሮ ዜሮ ብሎኛል መልሶ እሺ፣ ከሲቢ ብር message አልተላከልህም?
እንደገባ አዎ። እንደ አይዋ።
ሲቆርጥ የሚልከው message ማለት ነው።
ያው በቃ balance ኤን የጠየቅኩት ምንም ሲል ሳይልኝ ሲቀር ዜሮ ብር ዜሮ ነው ልክ የሚለው።
ብር ሲቆርጥ message ይልክልሃል አይደለ?
አዎ እሷን message እና ሲቢ ብር የምትጠቀምበትን ቁጥር አንድ አድርገህ ቴሌግራም ላይ ላክልና ለቻፓ እናሳውቃለን።
እኮ ብ- በምን ቁጥር ነው የምልክልሽ? በዛ በእንትን ቤስት በሚለው በ support አዎ፣ በሱ ቁጥር በሱ ቴሌግራማችን አሳውቀናል ምናምን ጠብቅ ምናምን እኮ አሉኝ።
አዎ፣ message ኡን ልከህ ነው ያሳወቁት።
አዎ እሺ በቃ እንደዛ ከሆነ አሁን ማስገባት ስለጀመሩ ትንሽ ታገሰን ይገባል።
እሺ ቆየብኝ እኮ በቃ ጨዋታ ደግሞ ሊጀምር ነው።
አዎ ይገባኛል፣ ግን እስቲ እ፣ እንትን በልና ትንሽ ያውና ካልገባ መልሰህ ደውልልን፣ ድጋሚ እናሳውቃለን።
እሺ እሺ እናመሰግናለን በትዕግስትህ።